ጤና ይስጥልኝ ጉዳይን የደወሉት እባክዎ ምን ልርዳ? Hello Hello ጤና ይስጥልኝ ጉዳይን የደወሉት እባክዎ ምን ልርዳዎ?
እም፣ ተመዝግቤ ነበረ በእናንተ ድርጅት እሺ
እና መቶ ሀምሳ ቀናት ምናምን አልፎታል ከተመዘገብኩትኝ እና በቃ እንጠራለን ይቅርታ
ከተመዘገብኩትኝ ማለት ነው እ ወደ ሁለት ሶስት ወር ከምናምን ከዛ ገደማ ወደ ሁለት ወር ምናምን ተጠግቻለሁ።
መልካም እሺ ከይቅርታ ጋር ስልክ ቁጥሮት ንገሩን እና check ላድርግልዎት ትንሽ ድምፆት ራቅ ብሎኛል ለመስማት እየተቸገርኩ ነው ከይቅርታ ጋር ትንሽ ድምፆትን ከፍ አድርገው እኛ ጋር የተመዘገቡበትን ስልክ ቁጥር ይንገሩኝ እና check ላድርግልዎት
እሺ እ ስልሳ ስምንት እሺ
አርባ አራት እሺ ስልሳ ዘጠኝ ሰባ ሁለት
እሺ መስመር ላይ ጠብቁ አስናቀቸው አሩ አይደለም አ
ኦኬ የት አካባቢ ነው አድራሻዎት
የእኔ አድራሻው ተሽሎ ሜዳ ነው።
ኦኬ ሽሮ ሜዳ አካባቢ ነው። እ ምንድነው እ አሁን ላይ እኛ በፊት ላይ እየደወልን ነበረ ስራዎች ሲመጡ እ እንደዚህ አይነት አካባቢ እንደዚህ አይነት ስራ መጥቷል ብለን የምንነግራቸው የነበረው። አሁን ላይ ግን ባለን አሰራር ምንድነው በ SMS ነው የስራ ዘርፎች የሚላኩት ከጉዳይ ነው ይላል። ለምሳሌ ያክል እ በፀጉር ሙያ ቢመጣ እዚህ አካባቢ በፀጉር ሙያ ስራ መጥቷል በዚህ ስልክ ቁጥር ይደውሉ የሚል ይላካል። ልክ እሱም እንዳዩ እርሶ ቀድመው ካልደወሉ ሌሎች ባለሙያዎች ስለሚደውሉ ያን ስራ ይወስዳሉ እና ይሄንን ክትትል ያድርጉ፣ check ያድርጉ እስካሁኑ።
እሺ እሺ፣ አመሰግናለሁ።
እሺ፣ አመሰግናለሁ። እሺ